ሄሎ ጤና ይስጥልኝ ቃል ኪዳን ከብስቱ የት ምልርዶ
እንትን ዊዝድሮ አልነበረኝ አምስት አምስት ሺህ ብር የዛሬ ነው አዎ።
በዚህ ስልክ ቁጥር ነው በዚህ ስልክ ቁጥር እሺ አንድ መስመር ላይ ጠብቁኝ እሺ፣ ደግሞ ጨዋታ እምቢ አለኝ እየተጫወቱ ታይም ስቴጅ አል ታይም ስቴጅ አል ይገኛል እና እንደዛ ነገር አለው።
ምናልባት ኮኔክሽን ሊሆን ስለሚችል ኔትወርኩን ቼክ ያድርጉ አዎ፣ አይ እሱማ ቼክ አድርጌያለሁ በዋይፋም በምንም ተጠቅሜ
አዎ time stage out time stage out እያለ ላ- ሊያጫውተኝ አልቻለም።
እኮ አይ ማለት system ይሰራል ብዬ ነው እኛ ጋር ይሰራል እና በ- አይ በቃ እሺ፣ እኔ ከእናንተ በኩል ከሆነ ችግሩ ብዬ ነው። እሺ
እሺ አሁን ገብቶሎታል ቼክ ያድርጉ
እሺ፣ እሺ።
እሺ መልካም ቀን እሺ